ወደድ ኳት ያለሷ ልቤ አይሆንለት ምን ይሆን የለዋ ወጣት ኧረ እንደዚህ ሚያጠራጥራት አታምንም እየወደድ ኳት ያለሷ ልቤ አይሆንለት ምን ይሆን የለዋ ወጣት ኧረ እንደዚህ ሚያጠራጥራት